ጤና ይስጥልኝ። በስፖርት ዮርዳኖስ ለምራ ኮምፒውተር
ወደ ቴሌብር ወደ እንትን ዲፖሲቲክስ አዘዋውሬ ነበረ፣ አልገባልኝም።
ከቴሌ ብር ነው።
አዎ፣
እሺ ዲፖዚት ያደረጉበትን ስክሪንሻት አድርገው ልከዋል።
አለ ስክሪንሻት አላረኩትም።
ቴክስቱም ማለት ነው የገባለትን ቴክስት
ቴክስቱን አዎ፣ አሻሻለሁ።
screenshot አድርገዋል ልከዋል።
screenshot አላረኩትም። ላርገው በቃ screenshot አድርገው ዋትሳፕ አሉት።
አዎ፣ በቃ ዋትሳፕ በ- የቤት ቤት ስልክ ቁጥር አለ አይደል? የቴሌግራሙ
አዎ።
በዋትሳፕ በዛ ስልክ ላይ የላኩልን screenshot አድርገው deposit ኡን ያደረጉበትን።
እሺ።
እሺ ስለደወሉ እናመሰግናለን።